ጤና ይስጥልን ብቻ ኢትዮጵያ በትራሮ ነኝ ባኮን ልርዳው ጤና ይስጥልን ቢዛ ኢትዮጵያ በትራሮ ነኝ ባኮን ልርዳው
እግዚአብሔር ይመስገን።
ድምፆት ርቋል ደንበኛችን ምን ልርዳው
እ የጊዜ አገልግሎት እ እንዴት አሰጣጥ ልጠይቅሽ ነበር።
ምን ነበር ደንበኛችን
ለቲቪ የተሞላ ነበረ። የ- የቲቪውም አልተሰጠንም። አሁን ደግሞ ምን አለኝ?
እ ለቲቪ ሞልተን ነበር።
እሺ እሺ TV- TV ም አልተሰጠም። እንደገና ደግሞ ስምንት ሺ አምስት መቶ አርባ ሶስት የላኩ የነበረ ሰዓት ነበረኝ። ጊዮርጊስ ነበር ያፈ- የፈለኩት እሺ ቢራውን ነበር ቢራውን ነበር የፈለኩት ከጥምቀት በፊት ነው መላክ ያቆሙት። አሁን ቆልን አያውቅም እስከ- እስካቆሙ ድረስ ግን ስምንት ሺ አምስት መቶ አርባ ሶስት አለ። ቢራውን ፈልጌ ነበረ።
እሺ ደንበኛችን ይህንን ጉዳይ ለ promoter ሩ ታሳውቀው ነበር ለመስመር ኃላፊው
ይመጣል፣ ቲቪውም ይመጣል ለሚሉት አሳውቂያለሁ። ቢራውንም ይተላለፋል፣ ይመጣል ለሚሉት
እሺ ደንበኛችን የ BGI መለያ ቁጥሮትን ወይም ደግሞ TIN number ሮትን ይንገሩኝና መዝግቤ ላስተላልፍሎት
እ- እ- ይላውጣናል።